Hello ጤና ይስጥልኝ እንዴት ነሽ?
እንዴት ነሽ?
ሰላም ነኝ።
ትናንትና withdrawal order አድርጌ ነበር አልወጣም።
Okay እሺ። አሁን በደወልክበት ቁጥር ነው?
አዎ አሁን በደወልኩበት ቁጥር ከዛ አሁንም ሌላ withdrawal order አድርጌ ያለው ሁለቱንም እባካችሁ እባካችሁ process አድርጉልኝ። ሰንፋችኋል እሺ።
ሰሞኑን ምን ሆናችሁ ነው?
እሺ አንዴ ጠብቀኝ፣ check እያደረኩልህ ነው።
እሺ ችግር የለውም።
ስንት ብር ነበር?
የትናንትና አምስት መቶ የአሁን ደግሞ ሁለት ሺህ እሺ አንዴ Okay ሁለቱም processing ላይ ናቸው።
ሁለቱም ያኛው ግን አድሯል። ትናንትና አስር ሰዓት ላይ ነው አዎ order ያደረኩት።
እሱን አሳውቅልሃለሁ። እሺ ይሄኛውንም አሳውቂልኝ በእናትሽ። እንደ ካሳ እሺ።
ይሆነኛል እንደውም።
እሺ አሳውቅልሃለሁ፣ ለቻፓ አሳውቅልሃለሁ።
እሺ thank you በጣም እሺ እሺ